የቤገነስ ኢንቨስትሜንት
ሄሎ ሄሎ፣
እንዴት ነህ?
ሰላም ነው አለን።
አለን አለን። አዱኛ ነኝ
እሺ፣ ምን እንርዳሃለን?
ከነቀምቴ agent ነኝ።
እሺ፣ የሆነች ነገር support ላይ ልኬ ነበር እና response አልሰጡኝም።
okay፣ ቴሌግራም ላይ ልካይል ነበር።
አዎ፣ ልኬ ነበር እና ነገ ደግሞ ሂሳብ ነገ አስገባለሁ እና ሄሎ ኦኬ፣ እያየሁት ነው። እሺ፣
እና የሆነች open winning ብሎ minus ሶስት መቶ ምናምን ብሎ
okay፣ okay፣
ከዛ ይጨምራል እና
እሺ፣
እሱ መቀነስ የነበረበት ነበር እና positive አድርጎ ጨመረ ሂሳቡ ላይ።
እሺ፣ መልሰን እንደውልልሃለን። እሺ፣ supervisor ስለሌለ አሁን ትንሽ ችግር ቆይተን የለውም ግን እንደውልልሃለን።
እኔ የምልህ የሆነ
hello፣ እሺ፣ ይሰማል እንትን አዎ።
agent support ማለት normal ኳስም ላይ ለመጀመሪያ አስቤ ነበር።
okay፣
እሱ ማንን ነው ጠይቀው
እንትኖቹን ላክልህ፣ ማን እንደዚህ requirement ኦቹን ቴሌግራም ላይ።
ሪኳሪመንት እሺ ላክልኝ እሺ እሺ፣ እሺ፣ ይቻላል። እሺ።
እሺ